Hello ሰላም ጤና ይስጥልኝ። Hello አቤት፣ አይሰማም ይሰማል?
አይሰማም።
አዎ።
ትናንት የሆነ አፕል ተበላሽቶ እሺ መልሰነው ነበረ አንድ piece እና ዛሬ አዎ።
ይመጣል ብላችሁ ነበር፣ እስካሁን አልመጣም።
ትላንት ጠብቆ ስንድ
ትላንት ማታ ተደውሎለት ነበር።
አስራ አንድ ሰዓት ነው አስራ አንድ አዎ።
ሰዓት ደውላችሁልኝ ነበር።
እሺ location የት ነበረ የገዛ?
እዮር ነው ቸርችል ነው።
እዮር ነው እዮር እዮር።
አዎ ቸርችል እዩ። አዎ ይጠብቁ ይጠሉታል ዛሬ።
እሺ እሺ እሺ እሺ በቃ።